ay kun iyo laba boqol inoo buuxiso waa koob labdaad oo kaare afar xijood inoo noqonaya haddii ay iminka kun tahay laba xijood oo min afar boqol aan samaynanaa Hello, samawta?
እናንተ እና በዚህ ሰዓት xijooduma samaynana wax baynana እየሰማሁት ነው እየሰማሁት ነው እየሰማሁት ነው ይንገሩኝ withdraw ስድስት መቶ አድርግቼ እስካሁን አልደረሰኝ processing ይላል።
እሺ ከዚህ በፊተኛ ጋር ደውሎ አመልከተው ነበር አይ ሌላ ቁጥር ነው
ምን አሉኝ
እ፣ ሌላ ቁጥር ነው ሌላ የኔ ቁጥር እሺ እኛ ጋር በጭራሽ ደውሎ አላመለከቱም ከዚህ በፊት
አይ
እሺ ስለዚህ ሙሉ መረጃውን ይንገሩኝ ከየት ነበር withdraw ለማድረግ የሞከሩት
ቱ ኤክስ
ከዛ ወደ ምን account ኦት ቴሌብር
ቴሌብር እሺ የቴሌብሩ ቁጥር አሁን የደወሉበት ነው አይ ነገር አለ እሺ ይንገሩኝ ዜሮ ዘጠኝ ሰላሳ አራት ዘጠኝ ሰላሳ አራት ሰላሳ ሶስት ሰላሳ ሶስት ሰላሳ አምስት ሰማንያ ሰባት እ፣
ሰማንያ ሰማንያ ሰባት ሰባት አዎ
እሺ ዜሮ ዘጠኝ ሰላሳ አራት ሰላሳ ሶስት ሰማንያ ሰባት አአ ዜ- አአ ዜሮ ዜሮ ዘጠኝ ዘጠኝ ሰላሳ ሰላሳ አራት ሰላሳ አራት ሰላሳ አምስት ሰማንያ ሰባት
አንድ ቁጥር ይጎላል ኤግ ዜሮ ዘጠኝ ሰላሳ አራት ሰላሳ ሶስት ሰላሳ አምስት ሰማንያ ሰባት እሺ አሁን እሺ አለ ሙሉ ስሞትን ይንገሩኝ የቴሌ ብሩን
አብዲ ቀበር
አብዲ አብዲ ቀበር አብዲ ከበር አዎ
እሺ ደንበኛችን ምን ያህል ብር ነበር መጠኑ ያሉኝ
ስድስት መቶ
እሺ በትናንት ቀን አድርጌ ይዤልዎታለሁ ቀኑን አሁን ደግሞ እኔ በምሰጠው ስልክ ቁጥር ቴሌግራም ላይ screenshot አንስተው ይልኩልናል ከቴሌ ብሩ የተቀነሰውን ብር የሚያሳየውን ማለት ነው እሺ ንገር ቁጥር እሺ የያዙ ዜሮ ዘጠኝ ዘጠና ሁለት
ዜሮ ዘጠኝ ሰላሳ ሁለት ዘጠና ሁለት
ዜሮ ዘጠኝ ሰላሳ ሁለት
መጀመሪያው ላይ ዜሮ ዘጠኝ ዘጠና ሁለት እሺ እሺ አስራ ሶስት
ቆይ በእናትህ ዜሮ ዘጠኝ
ከመጀመሪያው ልጀምርልዎት እሺ ዜሮ ዘጠኝ ዘጠና ሁለት ዘጠና ሁለት አስራ ሶስት አስራ ሶስት ዜሮ አንድ ዜሮ አንድ ሀምሳ አምስት
አምሳ አምስት ሀምሳ አምስት አዎ። በዚህ ስልክ ቁጥር ይላኩልን ቴሌግራም ላይ እዛ ላይ ሙሉ ስሞትና ስልክ ቁጥሮትንም ይጻፉልን ሌላ መረዳውት ነገር አለ አመሰግናለሁ።
እሺ፣ እኛም ስለደውሉ እናመሰግናለን ቀጥለው ከሚሰሙት በኋላ ስለ አገልግሎት ያስተያየቶትን ያስቀምጡልን መልካም ምሽት መልካም